ጤና ይስጥልኝ ቤት ቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
እንትን ነበር withdraw ጠይቄ withdraw ዘገየብኝና እሺ አንዴ ላ- ወደ እነሱ ክፍል ላስተላልፍ። እሺ መስመር ላይ ጠብቀኝ።
hello ሰላም ጤና ይስጥልኝ ቤት ቤት ከእኔ ባኩም ልርዳ እንትን ነው withdraw ሶስት ሺህ ብር እንትን ብዬ pending ሆኖ እስካሁን አልገባም ብሩ ሳንቲም ለሳንቲም ማለት ነው።
ቤት ቤት ቁጥርህን ልንገር ንገረኝ እና check ላድርግልህ ዘጠኝ ሰላሳ
ይቅርታ እንዴ ጠብቀኝ እሺ ዘጠኝ ሰላሳ አስራ አንድ አስራ ስምንት ስልሳ አምስት አስራ አንድ አስራ ስምንት ስልሳ አምስት ስልሳ አምስት አዎ፣ አዎ።
እሺ የመቼ ነበረ የዛሬ ዛሬ ነው እሺ ሶስት ሺህ ብር ነው አዎ፣ አዎ።
confirm ነው የሚለው አይደል pending አይደለም pending አይደለም?
እሺ confirmation ስለሚያስፈልገው ነው ያልገባል ሶስት ሺህ ብር ያለው confirmation ስለሚያስፈልገው ነው ሰላሳ አስራ አንድ አስራ ስምንት ስልሳ አምስት ነው የቤት ቤት አዎ፣ ቁጥሩ አዎ። አዎ፣ አዎ።
እሺ አንዴ ጠብቀኝ check ላድርገው እና ብሩ ግን አልገባም confirm እስካሁን ይደረግ እ ብሩ አልገባም።
አዎ ብሩ እንዲገባ ይኸውልህ ከ system confirmation ስለሚያስፈልገው ነው እሺ እሺ፣ እሺ፣ ለዛ እሺ።
ነው አንዴ ጥሩ፣ ሊዮና account ን confirm አድርግልሃለሁ መስመር ላይ ጠብቀኝ ጥሩ በቃ እሺ እሺ hello አቤት፣ አቤት።
እሺ አሁን ነው ወጪ የተደረገው ከ bet site account ወጪ ይሆናል እሺ ከደቂቃዎች በኋላ ይገባልሃል ትንሽ ጠብቅ ጥሩ በቃ እሺ፣ thank you። እሺ፣ እሺ ስለደወልክ እናመሰግናለን እሺ መልካም እሺ፣ እሺ።